ጤና ይስጥልኝ አሊባባ።
ሰላም ናችሁ? እንዴት ነው?
እግዚአብሔር ይመስገን አባት።
እቺ Jetour Dashing ን ፈልጌ ነበር።
ጌቶች አዎ፣ ሆኖ Dashing Dashing የሚለው የለም እኮ X ሰባው ነው ያለን።
አዎ፣ እንጂ Dash- Dashing የለም።
አዎ X ሰባው ነው ያለን
የሆነ ግን አይቼ ነበር የሆነ TikTok ላይ እኮ አለን እኮ ነው ያልኩት አባት።
አ- አለ በለጠተ X ሰባው አለን።
ኤች ሰባ የሚል X ሰባ ሰባ።
ሳይሆን እጭ- እነዚህ Dashing ኦቹ እነዚህ እ፣ ጌቱን አይደል ያለ አ?
Jetour አይደል ያለ አዎ አዎ እኮ Jetour X ሰባው አለኝ።
X ሰባ አይደለም ደግሞ ነው የፈለግኩት እም፣ Dashing የሚለው የለም።
okay Jetour ኦሎ Dashing በሚለው አ
እሱ የለንም።
እሺ እሺ ሰሞኑን ይገባል፣ ደውልለታለሁ።
እሺ እሺ እሺ